hello hello hello ጤና ይስጥልኝ ሀሚድ ነኝ ምን ልርዳ
ዳዊት ነኝ ከመቂ ነው የምደውለው። አባት ማ ዳዊት ነኝ ከመቂ ነው የምደውለው።
እሺ ዳዊት እንዴት ነህ አለን እንትን አንድ shop ላይ ደውለውልኝ አ እ፣ እንትን ካይረን ማለት ነው ከተበላ በኋላ ከሶስት ከሶስት ከአራት ጨዋታ በኋላ ነው እንትን እያሳያቸው አ።
ያለው redeem እያደረገ አ፣ ያለው አ፣ እየተስተካከለ ነው እሺ ከሌላም እየተስተካከለ- shop እየተነገረን ስለሆነ አ እየተስተካከለ ነው ሪፖርት ስለዚህ ተደርጓል።
ይጠብቁ።
አ ትንሽ ጠብቁ እሺ፣ መልሼ ልደውል ታሳውቀኛለህ።
እ፣ መልሰህ ደውል ትንሽ ቆይተህ ላይ እሺ፣ እሺ አባቴ።
ሰባት እሺ፣ ሰዓት እግዜር አካባቢ እሺ እሺ እሺ፣ እሺ